ሄሎ ሰላም ጤና ይስጥልን ቴሌቪ
እንዴት ነሽ?
አለን ምን ልርዳዎት?
ሰላም ነሽ?
አለን ለሴት መጣ የኔ የኔ ተራስ ብዙ ነው።
አቤት ሄሎ ተወና ተወስ ተወናስ ብዙ ነው ዛሬ
ኮይን ነው
አ መሲች መጣ
እሺ
ተው- ተወነስ አለ
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና
እ? አዎ ሶስት ከዛ ቁጥር ላይ ለ- በመ- ለመጫወት የሚል አለ ሶስት ስልሳ ቁጥር አምስት ሰማ- ሰማንያ ሰባት ደውል ከዛ አዎ።
ደውልኩ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና ሶስት ቁጥር ላይ ለመጫወት የሚል አለ
እኔ በመሴጅ መጣው ላፕቶፕ በሳምሱንግ A thirty ምናምን message መጣ አዎ ባሎት ትኬት ባሎት coin game ኦቹን ይጫወቱ ጥያቄና መልሶቹን ይጠቀሙበት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና ሶስት ቁጥር ለመጫወት የሚል አለ
ምን ስንት ስንት ደውለ
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና ሶስት ቁጥር ላይ ለመጫወት የሚል አለ ጥያቄና መልስ በ coin ነው የሚጠቀሙት ሄሎ